ግንቦት ስምንት ቤቴን የምረዳው
አውራ ይስጥልኝ እስኪ ካሻርፓዊ የያዝሌን አውቄያት ንገሪኝ
እሺ ንገረኝ ካሻርኩት
አስራ ሁለት ዘጠና አምስት አስራ ሁለት ዘጠና አምስት
ሰማንያ ሰባት ስልሳ ሁለት ሰማንያ ሰባት ስልሳ ሁለት እሺ ሁለት ጨዋታ ወጥቶብሃል ልውስጥ ነው
ማንና ማን ጣለኝ
እሺ ቆይ ልይልክ የአስቶን ቪላ ጨዋታ እና የቱርኩ ጨዋታ
የቱርኩ አልሸባብ ከዛ ከኤፍሲ ሪዳህ የሚለው
አስቶን ቪላ እሺ አስራ ሁለት ዘጠና አምስት
አስራ ሁለት ዘጠና አምስት
ሰማንያ ስምንት አርባ አምስት
እሱ ደግሞ ስንት ጨዋታ መሰለህ? ከአንድ ሁለት ሶስት አራት አምስት ሰባት ጨዋታ ወጥቶብሃል።
ሶስት ነው